ወይ ደህና ነሽ መስዬ?
አለሁልሽ። ሰላም ነው?
ነሽ? ሀይሚዬ ጋር ስደውል ደህና ነኝ።
ተነሳ።
እ ደግሞ ልደውልላት እያሰብኩ መጥቼ ነው ያቆምኩት። አይገርምሽም?
እ? እ፣ እም፣ ዛሬ አላገኘኋትም።
እ፣ እ።
እውነት?
እኔማ ሰሞኑንማ አልደወልኩላት።
አይ ትላንት አግኝቻታለሁ።
ደህና ነሽ?
አ ሄዳለች ሄደች እኔ ክፍለ ሀገር አላወቅኩኝም። ወይኔ ሄደች ማለት አ ግን ደህና ናት። ትላንት አግኝቻታለሁ። ዛሬ አሁን ከአንቺ ከመደወልሽ አንድ ሰላሳ ደቂቃ በፊት ም- ልመታው ብዬ ስልኩን ታውኩትኝ ዛሬ ጠፋች ብዬ። ካገኘኋት እነግራታለሁ። እሺ